ጤና ይስጥልን ቢጃ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
የሆነ ቅሬታ ነበረኝ። ማሽን ተመዝግቤ ነበረ ማለት አዘምት ምናምን ጨርሰው ወጥተው ነበሩ። ከዚህ ማሽን መጥቶልኝ ነበረ።
ተመዝግበው ማስወጣት ነበር።
ማሽን መጥቶልኝ ነበረ። ማሽኑ የሆነ በእውነት ስህተት ምናምን ብሎ መለሱ።
ደንበኛችን እባክዎትን BG ID ዎት ሊነግሩን ይችላሉ?
እ እ BG ID
ID ሳይሆን ቁጥር አሁን ዛሬ ነው message ሲገባልኝ አየሁት።
እሺ፣ እሱን ይንገሩኝ እባክዎትን።
እሺ እሱ አሁን